ጤና ይስጥልኝ ብዛ ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
ሰላም ናችሁ?
እግዚአብሔር ይመስገን። እባክዎ ምን ልርዳዎት?
አለን እንትን እ ጃምቦ እንትን የጎርጊስ እንትን ነዋ ጎርጊስ ድራ- ድርጅት ነዋ
ምን አሉኝ? ጃምቦ ጃምቦ የጎርጊስ ጊዮርጊስ አዎ ጊዮርግ- ቅዱስ ጊዮርጊስ ቢራ አዎ አዎ የ- የጃምቦ ጃምቦ ጃምቦ ጃምቦ ማነው ማሽን ሚካ- ጃምቦ ሚካዳው ድራፍት ማሽን አዎ እህ
ያወጣ ዋና መጥቶ ነበረና ይዛ ደውሎ አለኛው
መስመር ላይ ናት።
ጃምቦ ስቀዳ ትንፋሽ ያወጣል። ስለዚህ አሁን እናንተ አስክርስል እዛ ደውሎ እመጣለሁ እዛ ደውል አለኝ እህ አዎ ይችላል። ደመኛችን ቢጂ አይዲዮትን ይነግሩኛል።
እ ቢጂ አይዲዮትን ይነግሩኛል።
የእንትን የማሽኑ ወይስ አካባቢው እሺ ያስመዘገቡበትን ስልክ ቁጥር ይንገሩኝ። ቢጂአይ ላይ ያስመዘገቡበትን ስልክ ቁጥር
አ የ- የመዝገቡ ነው
አዎ እንድመዘግብሎት ያስመዘገቡበትን ስልክ ቁጥር ይንገሩኝ።
ምንድን ነው እንትን ጃምቦ የእሱ ስልክ ቁጥር ማለት ነው። ቢጂአይ ላይ ሲስማሙ እ አ ማለት- የሰጡትን ስልክ ቁጥር
አ እነሱ የሰጡ ስልክ እሺ TIN number ኦት ይንገሩኝ።
እሺ ስንም በለ ቆይ በቃ እሺ እጄ አውጥጣት ነገርሽ ቲን ነበሮትን
ስንም በልሽ ወይ ነገር ካለው እሺ አውጥተው ይንገሩኝ።
እሺ አውጥቼ ካለው እሺ
ዜሮ ዜሮ
እሺ
አርባ አራት እሺ
ሰባ ስምንት ሰላሳ ስምንት
አ- ይኸው ዜሮ ዜሮ አርባ አራት ሰባ ስምንት እሺ ሰባ ስምንት ዘጠና ስድስት አስራ ሶስት ዘጠና ስድስት አስራ ሶስት አስራ- አዎ እሺ መስመር ላይ ጠብቁኝ። ደንበኛችን ይፈልግሎት።
እሺ ይጨምር እንጂ